hello ጤና ይስጥልኝ። ቃል ኪዳን ነኝ ከቤስት bet ምን ልርዳው?
bet ለመክፈት ፈልጋ ማለት ነው በጉግል ገብተን እሺ
እና ቁጥሬና በአስር ሳስገባበት አልቀበል አለኝ።
ምንድን ነው የሚሉት?
ስምንት ልይት አድርግ አሉኝ። አረግኩ ሳረግም
እሺ
እሺ አይለኝም።
እሺ capital letter፣ small letter፣ ቁጥርና symbol ተጠቅመዋል
አዎ ስሜን ስሜን በካፒታል ጀምሬ
እኮ small letter፣ አዎ ቁጥር ቁጥር ጨምረውበታል።
አዎ ቁጥርም ጀምሬበታለሁ። ቅልቅል አለ አዎ ከዛ ስድርና symbol ም መኖር አለበት። ቁጥርም symbol ም መጨመር አለበት። አዎ
symbol እንደ symbol ማለት ያው ጥያቄ ፊደል ምልክት ምናምን ማለት ነው።
አዎ ነው።
አዎ ያን አላደረኩትም። ያን ሳደርግ ፖስቶ ይሆናላ።
አዎ ቁጥርም ይጨምሩበት። አዎ ያው ቅልቅል ቢሆንም ችግር የለውም። ብቻ ፊደል small letter ና ብቻ- ካፒታል ካፒታል፣ ስሞል፣ ቁጥርና symbol ይኑረው። ቦታ ቢቀያየር አይ።
ችግር የለውም።
አይ እሺ በቃ thank you እሺ መልካም ቀን። እሺ